ምን አባቴ በስንት መከራ ያነሳን ሰውዬ
Hello ጤና ይስጥልን። ደንበኛችን ከቢጃ ኢትዮጵያ ነው የምንደውልሎት።
Okay እንትን ብሏል ደርሷል።
ሶፊ ግሮሰሪ ነው ወጥቶ አይደለ?
አ አዎ፣ ትናንት ለጽዳትም አገልግሎት አስመዝግበውን ነበረ።
አዎ
አዎ፣ ግን እኛ ጋር ደውለው ጽዳት አንፈልግም ብለዋል ብለውን ነበረ። መጥተዋል እኔ- የጽዳት ክፍሎች?
እኔ እንጃ መጥተዋል መሰለኝ። እ፣ በሌላ ሰው በዚህ ስልክ ነበር ስል- ሰውዬ የደወለው እሺ። እና መጥተው ነበረ?
መሰለኝ የመጡለት መሰለኝ እርግጠኛ አይደለሁም።
እሺ። ከጽዳት ክፍል ተደውሎልን ነው አዎ።
እኛ ጽዳት አላስመዘገብንም ብለዋል ተብለን ነው እኛ ጋር።
Okay እኔ እንጃ እስኪ ወይ ወይ አግኝቼው ልጠይቀው አንዴ።
እሺ፣ ያረጋግጡና መልሰው ሊደውሉልን ይችላሉ።
እሺ እሞክራለሁ። እሺ እሺ፣ ደንበኛችን